ራሱን ይዞ ጠይቀው።
ሄሎ hello፣ ጤና ይስጥልኝ እሺ፣ ጤና ይስጥልን። ሰላም ነው?
አለሁ። withdraw አድርጌ ነበረ።
እሺ፣ ቁጥሮትን ንገሩኝ እንጂ ሀምሳ አምስት ሀያ አንድ ሰማንያ ሁለት ሰማንያ ሁለት
ሀምሳ አምስት ሀያ አራት ሰማንያ ሁለት ሰማንያ no no no ሀምሳ አምስት ሀያ አንድ ሀያ አንድ እሺ። ስንት ብር ነው?
ስድስት ሺህ ብር
ወደ ቴሌ ብር ነው።
አዎ፣ ቴሌ ብር ነው።
እሺ፣ ትንሽ ደቂቃ ይጠብቁት። እሺ፣ ሪፖርት ችግር የለውም። ታንኪዩ